ሰርቴፕስንዱን ነው እኮ የምታው
አዲሶች እንትኖች ነበሩና ዜና ምናምን ለመስሚያ አሁን በዘጠኝ ዘጠና ዘጠኝ ዘጠና ሁለት ምናምን የሚባለው አሁን አሁን አዲስ የመጣውን አይሰሩም። አዳዲስ አዳዲሶች እንትኖች ተለቀው ነበር ግን አይሰሩም። ምን ሆነው ነው?
እኛ የምንሰጠው የአይቪአር አገልግሎቱን ብቻ ነው ማለት ዘጠና ሁለት ስልሳ ሁለት ላይ ደውላችሁ የሬዲዮና የሙዚቃ አገልግሎት የምትጠቀሙበትን ብቻ ነው የምንሰጠው ነው።
አይ አይሰራም። አንዳንዶቹ አይሰሩም። ሆነ
OK፣ ከእኛ ጣቢያ ነው ሬዲዮቹ የማይሰሩት። እሺ፣ የ system ችግር ሊሆን ስለሚችል check እናደርጋለን። ስለደወሉ እናመሰግናለን። እሺ፣ እሺ።